ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው?
hello
ስፖርት እባክዎ የምንረዳው?
አሎ እንትን ነበር verification code አልገባልኝ ብሎ በዚህ ስልክ በደወልኩበት ልኬላቸው እንትን account ልከፍት ፈልጌ የሁሉ ስፖርት እና verification code እስካሁን ድረስ አይመጣም። ሁለተኛ እንደገና ደግሞ ሲቢኢ ብር እምቢ አለኝ። ወደዛ ላዞር ሲቢኢም እየሰራ አይደለም። OTP ደግሞ ዛሬ ይስተካከላል። በትብ- በትዕግስት ይጠብቁ፣ ይላክልዎታል ዛሬ
እሺ መኩሪያ ሲቢኢ ብሩም ይሰራል እና ሲቢኢ ከጥንት ይሰራ ጀምሮ አይደለም።
ብሎኝ እ?
ሲቢኢ እየሰራ አይደለም። ሌላ አማራጮችን ይጠቀሙ።
ምን ቴሌብር አዎ
እሺ እሺ ይህን ነው አሁን ላኩልኝማ በዚህ ስልክ ቁጥር አርባ OTP ስድስት ቤት።
ሲስተካከል ይልክልዎታል። እሺ እሺ እሺ